እንደምን ዋልሽ? ሰላም ዋልሽ? ይሰማል? ጫጫታ አለ ያንቺ ድምፅ። ነው እንዴ? መኪኖች አይቼ ነው ሁለት ሃይላክስ መኪኖች ማስታወቂያ ላይ
ሁለት ሺህ ስንት ሞዴል?
እህ ሁለት ሺህ ስንት ሞዴል አባት?
ሁለት ሺህ አስር ሃይላክስ
እሺ ቁጥር ልስጥዎት ወይም ከስተሙ ዜሮ ዘጠኝ ሰባ ሶስት ሀ- ዜሮ ዘጠኝ ሰባ ሶስት እሺ ዜሮ ሶስት እ
ሰላሳ ሰባ ሶስት
ሰላሳ ሰባ ሶስት
ዜሮ ዘጠኝ ሰባ ሶስት ዜሮ ሶስት ሰላሳ ሰባ ሶስት አዎ እሱ ላይ ደውሉ።
እሺ እሺ